ሌላ ጤና ይስጥልኝ። Washington Medical ጤና ይስጥልኝ። አሁን ደውዬልህ ነበር ወንድሜ፣ ስልክ እሺ።
ቁጥር ሰጠኝ።
እሺ
ትክክል አይደለም እንዴ የሰጠኝ? ቆይ እደውላለሁ ብሎኝ ምን አሉኝ?
እደውላለሁ ብሎኝ ዘጋው።
የ MRI ነው።
አዎ MRI OK አንድ የሚያስመረሽ እሺ ወንድሜ
ሌላው ሌላው ጤና ይስጥልኝ።
ሰላም። ምን MRI ነበረ?
pelvic ነበር MRI ምን ምን pelvic MRI pelvis አዎ MRI
ኦኬ እሺ፣ መልሼ ደውሌ እነግሮታለሁ።
እሺ ወንድሜ